ጤና ይስጥልኝ። ሄሎ ቪዛ ጅጊና ይባክ ላይ ተመረጥ
ቱርክ ኤምባሲ የት እንድማወቅ
የቱርክ ኤምባሲ አቅጣጫ ነው ማወቅ የፈለጉት?
አቤት
ቱርክ ኤምባሲ ነው ያለኝ።
አዎ
ኦኬ እሺ፣ ኤምባሲውን ወይስ ቆንጽላውን ነው ማወቅ የፈለጉት?
ቁንጽላውም ኤምባሲ የት ነው? ሁለቱም እሺ፣ ቆንጽላው እ፣ ቦሌ ሚሊኒየም ፊት ለፊት ስናፕ ፕላዛ ላይ ያገኛሉ።
ኤምፕላዛ ስ- ስናፕ ስናፕ ፕላዛ
ሳብ ፕላዛ ስናፕ ፕላዛ አዎ፣ ሶስተኛ ፎቅ ላይ። እሺ፣ ተጨማሪ ጥያቄ አሉት? ወደ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን። ይሰማል ደንበኛችን።
ሚሊኒየም ፊት ለፊት ምን ፕላዛ ነው?
ስናፕ ስናፕ ስናፕ ስናፕ ፕላዛ ሳብ ፕላዛ አዎ።
ኤምባሲ
የ- እሺ የኤምባሲውን ላጣራላት።
Thank you.